ነው። ሰላም ጤና ይስጥልኝ።
ለመመዝገብ ስራውን ለመጠየቅ ነበረ።
okay መመዝገብ bot ኡ ላይ register አድርገሻል? እኛ bot ኡ ላይ vote ሳደርገው እምቢ አለኝ።
okay ምንድን ነው?
register አድርጌያለሁ ግን CV ሽን upload አድርገሻል?
አይ የምግብ ሙያ ነበረ
እኮ ሼፍ ወይስ ምንድን ነሽ?
chef okay ስንት አመት ልምድ አለሽ?
ልምድ እንኳን የለኝም።
okay እኮ CV አዘጋጅተሻል?
CV አዎ አዘጋጅቻለሁ።
CV አዘጋጂ እና እዛ bot ኡ ላይ ስትገቢ my CV የሚል ቦታ የለም?
እ ምንም የሚል my CV my CV እሺ እሱ ላይ CV ሽን እ።
upload አድርጊ። ከዛ እኛ ላይ ይወጣሉ ስራዎች እ፣ ሴፍ እሺ ምናምን የሚሉ waiter ምናምን እንደዚህ ይወጣሉ፣ የሆቴል ቱሪዝም የሆኑ ስራዎች።
እም፣ ስለዚህ እነሱ ላይ ተከታትለሽ apply ማድረግ።
እም፣ እሺ
ሌላ ጥያቄ አለሽ?
አይ አመሰግናለሁ።
እሺ እሺ፣ መልካም ጊዜ።
እሺ ቻው። እሺ